Hello, how sick Hello. Hello?
ተቃራኒ ኦርደር
እሺ ሁለቱንም ንገረኝ።
እዚህ ጋር ግን ሰ- እሰራለሁ እያለ ነው። ታስገቢያለሽ?
እ እ አሴት
ወይ
ወደ ሳሙኤል አስገቢለት።
እኛ እንደዛ አንችልም።
እሺ፣ ለ dispatch ነው ወደ number አስራ ሶስት አስራ ንገረኝ ስድስት እና ሁለቱንም። ስንት?
አስራ ሶስት አስራ ስድስት እና አስራ ሶስት አስራ ሶስት አስራ ስድስት እና አስራ ሶስት ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ እዚሁ ጠብቀኝ። ማን ነው ስምህ? እ እ
አሸብር አሸብር
እሺ እዚሁ ጠብቀኝ።
ምግቡ አለቅልል
አይቻልም። አታ ይደምቃል።
ከኮንግሬስ
ምንድን ነው?
Yes, yes, yes.
ዋይ ዋይ
አሸብር አቤት ቻሎሉ ይወጣልሃል። እሺ
እሺ
እሺ ቻው።
chance ቆይቷል ግን
የቻሎሉ ይወጣል። ያኛውን ስራው የሀያ ሁለቱን
chance አስራ ሶስት ዜሮ ዘጠኝ
እ እ?
አስራ ሶስት ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አላስወጣሁትም።
አዎ አስራ ሶስት ዜሮ ዘጠኝ ይወጣል። እሺ ይወጣል።
ምንድን ነው?